ጤና ይስጥልኝ። ቤት ቤት ነው የምንረዳው?
አንድ ሺህ ብር transfer አድርጌ ነበረ ወደ ቴሌብር አልገባልኝም።
መች ነበር ያደረግሽ?
አሁን ከአንድ ሰዓት እንደዚህ።
ይሄን የቤት ቤት ስልክሽ?
አዎ እሺ አንዴ ይጠብቅኝ።
እሺ ሊጫወትበት ነበረ።
ሄሎ ሄሎ ወደ ሂሩ ዘውዴ ነው።
አዎ አስራ አንድ ዘጠና ሶስት አርባ ሁለት አርባ አራት አዎ confirm አድርጌልሻለሁ። እሺ ትንሽ ቆይቶ ይገባልሻል።
እሺ አመሰግናለሁ።
መልካም ምሽት። እሺ